የማን ስልክ ነው ወደ አስራ ስምንት ጤና ይስጥልኝ። ከቢጃ ኢትዮጵያ ነበር የምደውለው።
አብረሽ ሰላም ነው? እግዚአብሔር ይመስገን።
እግዚአብሔር ይመስገን። እኛ ጋር ደውለው ትንሽ የ system ችግር ነበረ። ምን ነበረ ቅሬታዎት?
ቅድም ደውዬ ነበረ።
ተመዝግቦ ተላልፎሎታል?
እ?
ተመዝግቦ ተላልፎሎታል?
አ አ
እሺ፣ ደንበኛችን እሱን ለመጠየቅ ነበር አገልግሎቱ ማግኘቶት። እሺ፣ እናመሰግናለን ስለደወሉ።
እሺ እሺ እኛም